ዓለም ዓለም ነይ ውብን ዓለም ዓለም ዓለም ነይ እንድታግዝኝ ውበለኔ መመተሽ ዓለም ነይ ውብን ዓለም ዓለም ዓለም ነይ ውብን ዓለም ዓለም ዓለም ነይ እንድታግዝኝ ውበለሜ ድረሽልኝ አይደርስበት የለው ልቤ ፈረሰኛው ልቤ ፈረሰኛው አይመኘው የለ አይኔ ሞረተኛው አይኔ ሞረተኛው አይገባበት የለው መንገደኛው ሲያቅና ሊኖር ነው ፍቅር እስከ ወዲያኛው ምስጢሬ ነው ትቼ ለሰው ሳልናገር ለሰው ሳልናገር በአይን ብቻ ነገ የኔና አንቺ ነገር የኔና አንቺ ነገር እንደ ቀጭን ፈጣኝ ጥጦን በእጅሽ ይዘሽ እንዝርቱን ይመስል ገደልሽኝ ወንዝ ወንዝ ውብ ዓለሜ ነይ ድማም ልጅ ነይ ነይ ደፈር ደፈር እንደገና ማፈር ድክም ስልም ሀሳብ ይዞኝ የለም ድክም ስልም እንደው ድለጠለም ስልም ሀሳብ ይዞኝ የለም ደፈር ደፈር እንደገና ማፈር ድክም ስልም ሀሳብ ይዞኝ የለም ድክም ስልም እንደው ድለጠለም ስልም ሀሳብ ይዞኝ የለም ዓለም ነይ ጎበል ዓለም ዓለም ዓለም ነይ ጎበል ዓለም ዓለም ዓለም ነይ እንድታግዢኝ ውብ ዓለሜ ደረሽልኝ ዓለም ነይ ጎበል ዓለም ዓለም ዓለም ነይ ጎበል ዓለም ዓለም ዓለም ነይ እንድታግዢኝ ውብ ዓለሜ መተሽኝ ተፈለገን ያለ የታሰስ መንደሩ የጠየቅ መንደሩ እኔ አይሆንልኝ ለብቻ ማደሩ ለብቻ ማደሩ መልሶ በተገኘ ወደ እሷ የሚወጡ እንኳን ካፊያ ዘንቦ ወፍ ባላገደ ልቤ ሰው እንዳይሆን ሸሽጌው ስኖር ሸሽጌው ስኖር ፈልጎ አፈራሉ አገኘው ፍቅር አገኘው ፍቅር ስንት ሰው ታሰበኝ አንቺን ስል አንቺን ስል ውበት ባንቺ ብቻ ያለቀ ይመስል ውብ ዓለሜ ነይ ድማም ልጅ ነይ ነይ ደፈር ደፈር እንደገና ማፈር ድክም ስል ሀሳብ ይዞኝ የለም ደክም ስል እንዳልደለጠለም ስለም ሀሳብ ይዞኝ የለም መለስ ቀለስ ልቤም እንደ መፍረስ ደፋ ቀና ከደጃፊ ሲደርስ ወሰድ መለስ እንዲያው ደረስ ደረስ መለስ ከደጃፊ ሲደርስ ዓለምኔ ጎበል ዓለም ዓለም ዓለምኔ ጎበል ዓለም ዓለም ዓለምኔ እንድታግዥኝ ውበለኔ መተሽኝ ዓለምኔ ጎበል ዓለም ዓለም ዓለምኔ ጎበል ዓለም ዓለም ዓለምኔ እንድታግዥኝ ውበለሜ ደረሽልኝ ደጅሽ ተኮልኩሏል የፍቅርሽ ቁራኛ የፍቅርሽ ቁራኛ ማርከሻ አንቺ ነሽ የሰው መዳኛ የሰው መዳኛ መለኛ ነሽ ያሉ መቼም በላይ ገሽ በሆዴ ከማደርሽ ዘባ ያገድም ከአንቺ ከጎፈሬሽ እኔ ዓለም በላይ ሆኝልኝ ወርቃዬ ከሊ ከፀሐይ ልበልሽ ጥላይ ልበልሽ ጥላዬ ዳሽ በጣቶችሽ በኖች ሸሸኝ መድኃኒት ናፍሽ ከቱነዋሎኝ ውብ አለሜ ነይ ደማም ልጅ ነይ ነይ ደፍር ደፍር እንደገና ማፈር ድክም ስል ሀሳብ ይዞኝ የለም ደክም ስል ያው ድለጥልም ስለም ሀሳብ ይዞኝ መለስ ቀለስ ልቤም እንደ መፍረስ ደፋ ቀና ከደጃፊ ሲደርስ ወሰድ መለስ እንዲያው ደረስ ደረስ መለስ ከደጃፊ ሲደርስ ደፍር ደፍር እንደገና ማፈር ደክም ስል ሀሳብ ይዞኝ የለም ደክም ስል እንዲያው ደለጥልም ስለም ሀሳብ ይዞኝ የለም መለስ ቀለስ እንደገና ማፈር ደከም ስል ሀሳብ ይዞኝ የለም ደከም ስል እንዲያው ጀለጠለም ስለ ሀሳብ ይዞኝ የለም